Hello?
አቤት አቤት።
አቤት ደፍለ ነበር።
እ የሆነ ሰውዬ ህብረት ባንክ ያስገባሽለት አካውንት ጠፍቶኝ ታስታውሽዋለሽ? ሳሙኤል ምናምን የሚባል ሰውዬ
ቴክስት ካረክልኝ ምናልባት ልፈልገው ካልሆነ ዝም አንድ አይልም ቀን ማታ
እኮ።
አስታወስሽው ግን
አዎ የማስገባቴን አስታውሳለሁ፣
እም፣ እሱ ግን ፈልጊው።
አካውንቱ እስኪ ፈልጊው፣ እሺ
አትርጊው። ሌላው እ፣ ሴቨን ሴቨን እንትን እያለች ነው።
ምን?
ያ ስራዬ ምንድን ነው ምናምን ማን የታርጋችሁት ነው?